ሳሚ
አቤት ሀብትሽ።
ድምፅ ጠፋ እኮ መሀል ላይ።
እኔ ምን እንደሆነ አላውቅም። ከሶስት ተኩል እስከ አራት ሰዓት ባለው እንድረስ እዛው ነው አካባቢያችን ጋር ስለሆነ አ አ እዛው እናት ህንጻ ጎን አይደል ያልከው?
አ እናት ህንጻ ጎን ማህበራዊ ዋስትና
ማህበራዊ ዋስትና ይሄ ጡረተኞች ምናምን ምናምን ነው። ሳሚ ሄሎ፣ ሳሚ ሳሚ